ሄሎ
ሄሎ ወይዘሮ ግሜ አቤት።
በጣም ይቅርታ ታቋራለን።
አዎ ስልኩ እምቢ አለኝ መልሼ ስደውለው።
አዎ ትንሽ ኔትወርክ አስቸግሮ ነበር። አሁን ተስተካክሏል።
እሺ
እሺ እንዴት ነበር የ summer camp ፕሮግራም?
አዎ ጥሩ ነው። ያው እኛ ሙሉውን ባንረዳው ጥሩ እንትን ይመስለኛል።
አዎ። የልጆቹ feedback አሪፍ ከሆነ ጥሩ ነው ማለት ነው።
አዎ፣ በጣም ጥሩ ነው። እባካችሁ እሺ እሺ። ስለዚህ አሁን weekend class October five እንጀምራለን።
okay October እ፣ ስለ- አሁን ሰምቻለሁ መሰለኝ። ኦኬ ኦኬ። እ፣ ስለዚህ መቀጠል እ፣ ፍላጎቱ ካላችሁ placement እንዲይዝላችሁ ነበረ።
ቆይ እስኪ እንነጋገርና
እህ አይተን ያው ከባሪቲን ጋር ተን ሁኔታውን ያው ትምህርትም ላይ ስለሚሆኑ
አዎ ልክ ነሽ።
እስኪ አይተን እናሳውቃቸዋለን።
እሺ ቦታ ሳይያዝቦት ቀደም ብሎ ያሳውቁ።
እም፣ በቃ እሺ።
እሺ እሺ፣ መልካም ቀን።